አመሰግናለሁ። ጤና ይስጥልን። ዋሽንግተን ኤክስፕረስ
እሺ CT ታዞልን ነበር።
ምንድን ነው የታዘላችሁ?
እ?
ምን አይነት scan እስቲ ቆይ ሐኪም ሐኪም ላገናኝሽ። contrast ነው የሚል contrast ነው ምናምን ነው የሚለው። ቆይ ሐኪም ላገናኝሽ። አምቡላንስ ይሄንን ነገር
ሄሎ ሄሎ፣
ወይ ወይ፣ እንዴት ነሽ?
ሰላም። ምንድን ነው የታዘላችሁ?
እግዚአብሔር ይመስገን። ከየካቲት ሆስፒታል ነው እሺ፣
እና እንትን control CT scan ነው የፈለገው።
ምንድን ነው አልከኝ?
control CT CT scan control CT scan።
አዎ።
እሺ፣ መልሼ ልደውል አለኝ
አይ፣ እሺ በቃ እሺ። ICU patient ነው። እሺ እ ICU patient ነው።
እሺ፣ አምቡላንስም ትፈልጋላችሁ? ማለት አዎ፣ አምቡላንስ ይፈልጋል።
እሺ፣ control CT scan ያልከኛ?
control CT scan። አዎ፣
እሺ፣ እሺ፣ መልሼ እደውላለሁ።
እሺ